ሄሎ ሄሎ
ሀይሎ ሚስትል
ቤት ነኝ።
ቤት ነው ገባ አላችሁ አልገባም ነው አሁን ምን ነበረ ወንድሜ?
ሁለት ሺህ እና ሶስት መቶ ብር አዎ አሁን አብሮ ቼክ ነበር አይደል? ገብቷል ብዬ
አዎ ብቷል አለ ላኪን ገባ ነው አዎ በቴሌ ብር ዜሮ ዘጠኝ ስንት ነው? አስራ አምስት አምስት አስራ አስራ ስድስት ዜሮ ሶስት ሰላሳ ሶስት ዜሮ ሶስት አራት ሶስት እሺ screenshot ልላክልህ ቴሌግራም ላይ ቴሌግራም ላይ screenshot ልላክልህ አላኪ እሺ እ ስልክህን ንገረኝ በዚሁ ቁጥር ልላክልህ ሌላ
አ ቴሌ- ቴሌግራም ላይ አለ የእኛ ቻናል
እሺ ነኝ አይ የለኝም እሺ ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አስራ አራት አይደለም አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ እዛ ላይ hi ረዴት በለኝና ከዛ እ፣ እልክልሃለሁ screenshot ኡ
እሺ እሺ አባ እኔስ እችላለሁ እ እኔስ እችላለሁ እኮ አሁን ላ- አሁን እልክልሃለሁ አሁን ላክልኝ እሺ እሺ